हेल' አቤት ሰላም ዶንኪቲዩብ ነው የምንረዳሁት። ምን ነበረ ጉዳዩ? ምን አሉኝ? hello እሺ፣ ምን አሉኝ? ለምን ጉዳይ ነው የደወሉልን? መስመር ላይ ብዙ ደዋይ ስላለ ወይ ጉዳዮትን ይንገሩኝ።